hello ጤና ይስጥልኝ
አብሮ ይስጥልኝ።
እግዚአብሔር ይመስገን።
ስራ ፈልጌ ነበር።
እሺ ማን ልበል ስሙት?
ሙደማ
ማን አሉኝ? ይቅርታ
ሙደማ
ሙዳማን
ጉታቆ
ይቅርታ በደንብ አልተሰማኝም ድምፆት።
ሙደማ ጉታቆ
ሙዳማ
ጉ-
ሙዳማ
ጉታጎ ሙደማ ጉ- አዎ፣ ጉታጎ ጉታጎ ነው ጉታጎ።
አዎ አዎ እሺ እድሜ
እኔ ሰላሳ
እሺ በዚህ ስልክ ነው የሚመዘገቡት ወይስ ሌላ ስልክ አለዎት?
በዚህም ይሁን ችግር የለም።
እሺ የመኖሪያ አድራሻ
መካኒሳ
እሺ መስራት የሚችሏቸውን ስራዎች ይንገሩኝ።
እ
መስራት የሚችሏቸውን ስራዎች ይንገሩኝ።
የምችለው ስራ ወዛደርነትና እ እየሰማሁኝ ነው።
አዎ ወዛደርነት
ማለት በእሱ ብቻ ነው እንትን የሚሉት የሚሰሩት?
አንዱ ሌላ?
እሱ ነው በቃ። አዎ
በጫኝና አውራጅ የሚለው ሊያዘው
ጥበቃ
ጫ- ጫኝና አውራጅ።
አዎ አዎ ቃኝና አውራጅ እሺ ሌላ ስራ ሲኖሩታል? በዚህ ስራ አሁን ብዙ ጊዜ የሚመጣ የስራ ጥሪ አይደለም፣ አልፎ አልፎ ከስንት አንድ የሚመጣ የስራ ጥሪ ነው እና ሌላ መስራት የሚችሉት ስራ ይኖራል?
ጥበቃ
ጥበቃ። እሺ ልምድ አሉት በጥበቃ?
አዎ
የስንት አመት
እ ስንት አመት ልምድ አሉት?
የአራት አመት እሺ ስለ ጉዳይ መረጃውን ከየት አገኙ?
ከዚህ አጋጣሚ ያገኘሁት የሆነ ከምን?
እንትን busin- ወረቀቱን አገኘዋል።
okay business card ተሰጥቶታል?
አዎ አሁን ይዘውታል?
አዎ ይዤዋለሁ።
እሺ የወኪል ቁጥር የሚል አለ ሀያ ሁለት ብሎ የሚጀምር እሱን ይንገሩ።
እሺ የሁለት የወኪል ቁጥር የወኪል ቁጥር
እሺ እንዴት ጠብቂኝ።
እሺ
የወኪል ቁጥር የወኪል ቁጥር የወኪል ቁጥር ፈልጉ።
የወኪል ቁጥር ይኸው ሀያ ነው።
እሺ ሀያ ሁለት ሀያ ሁለት ዜሮ አምስት ዜሮ አምስት ዜሮ
ዜሮ ሀምሳ ሰባት ሀምሳ ሰባት
አዎ እሺ ሙሉ መረጃዎትን ሞልቻለሁ። ነገር ግን ወደ ስራ ገበያውን ለመግባት አንድ ቀን ወደ ቢሮ መምጣትና orientation መውሰድ ስላለብዎ ቀጠሮን ለማስያዝ እንደውልሎታለን። በተጨማሪም የተለያዩ ስራዎች ቴሌግራም ቻናላችን ላይ post ስለምናደርግ ቻናሉን እንዲቀላቀሉ link ኡን እልክሎታለሁ።
የቱ ጋር ነው ቢሮ?
እ፣ ቢሮአችን የሚገኘው ጎተራ ፔፕሲ ንፋስ ስልክ ፖሊስ መምሪያ አለ። ከፖሊስ መምሪያ ወረድ እንዳሉ ነው የሚገኘው።
እሺ እሺ መልካም ቀን።